Hello ጤና ይስጥልኝ ቤስቶች
ቅድም ደውዬ የነበርኩት
እሺ
ብር አልገባም አለ እስካሁን። አሁንም ቆየ።
አሁን በደወልክበት ቁጥር ነው ቤስቶች የምትጠቀመው አዎ በዚህ ነው።
ስንት ብር ነው?
አምስት መቶ
እሺ አምስት መቶ ብር processing ላይ ነው። ለቻፓ ሳውቀልልሃል እኮ
የቻፓ ስልክ ቁጥር አለሽ? ብጭ አዎ፣ በቃ አለኝ።
እሱ ላይ እደውላለሁ። ስንት እሺ።
ነው ስል የእነሱ እሺ ጠብቀኝ። ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት
አርባ ሁለት ሰባ አር- ሁለት አ- አርባ ሁለት ሰባ ሁለት አ
እሺ እደውላለሁ።
እሺ እሺ